ሄሎ ሰላም ጤና ይስጥልኝ።
ሰላም ነው። thank you። hello
hello
hello፣ አይሰማም?
ይሰማል። Donkey Tube ነው የመጣሁት።
አድራሻ ለመጠየቅ ነበር የት እንዳላችሁ።
እሺ፣ ለምን ጉዳይ ነበር መምጣት የፈለጉት?
ተመዝግቤ ነበረ YouTube ላይ አይቼ መቶ ሰራተኛ እንፈልጋለን በሚለው አይቼ ነበርና እም፣ እሺ ለመምጣት ነበረ።
እ፣ ለመመዝገብ መምጣት አይጠበቅቦትም። እዛው YouTube ላይ link ስላለ በዛ link apply ያደርጉና ይደወልሎታል። ከዛ መምጣት እ፣ ሲጠበቅቦት ይመጣሉ ማለት ነው። እንዳይደክሙ OK፣ ብዬ ነው።
ሲደወል ነው የምንመጣው።
አዎ አሁን ላይ ምዝገባ ስለሆነ ባላችሁበት ናችሁ በኦንላይን መመዝገብ ይቻላል። link አለ ቪዲዮ ላይ YouTube ላይ በ online link ጨርሻለሁ ተመዝግቤ።
በቃ ተመዝግበ ከሆነ ይደወልልሃል።
OK፣ ሲደወል ነው ማለት ነው የምንመጣው።
ሲደወል ነው የምትመጡት። አዎ እዛ ላይ ባለው የስራ ዝርዝር ነው አይደለ?
አዎ የሶስት አዎ አመት እና ከዛ በላይ የስራ ልምድ ያስፈልጋል። ከዛ ላይ አዎ የስራ ዝርዝሮችን መርጣችሁ ነው apply የምታደርጉት።
አዎ፣ እሱን ጨርሻለሁ በተሳካ ሁኔታ ጠ- ጨርሳል ብሎኛል።
ጥሩ በቃ እሺ፣ እንደውላለን። እናመሰግናለን።
እሺ እሺ